አሉ
hello ጤና ይስጥልኝ።
አብሮ ይስጥልኝ።
ከ ChipChip ነው የደወልኩሎት አመለ ወርቅ።
አዎ okay የ tote bag order ነበሩት አይደል? ዛሬ ከኛ የሚረከቡት።
አዎ ትናንትም ነበር cancel አደረጋችሁት፣ ዛሬ ነበር cancel አደረጋችሁት መሰለኝ።
okay አዎ፣ ዛሬ እንኳን cancel ሆኖ ሳይሆን አቅራቢዎቹ late ሆኖ ነው arrive ያደረጉት እና product ኡን ያመጡልን መኪኖቹ ከወጡ በኋላ ነበርና ለዛ ነው ማድረስ ያልቻልነው። በጣም ይቅርታ።
አዎ ነገ ባስልክቶት መረከብ ይችላሉ አይደል?
ነገ ይሻላል።
እሺ location የት ይምጣሉት?
ካዲስኮ ካ- ካዲስኮ ገርጂ ገርጂሮ አዎ፣ ገርጂ በቃ እሺ ካዲስኮ ስታ አስ- እሺ አስልክቶታለሁ። ነገ ይረከባሉ። እሺ፣ እሺ አመሰግናለሁ።
መልካም፣ እሺ።